ማዕከል
ጤና ይስጥልኝ።
አብረስተን
የበር አገልግሎት ማወቅ ፈልጌ ነበረ ከመቀሌ ወደ አዲስ አበባ ለመቼ
ነገ ወይ ለእሑድ
ለስንት ሰው ነው?
ለአንድ ሰው
ነገ እሑድ፣ ሰኞ ሙሉ ነው ያለው። ማክሰኞ ነው በረራ ያለው።
ቅዳሜም እሑድም ሰኞም የለም።
አ ቅዳሜ እሑድም የለም። ምናልባት እስቲ ዛሬ መጥቶታል። ዛሬ አንድ flight ታይ ዛሬ ማታ አንድ ሰዓት ላይ አለ እና 11 ሰዓት
ስ- ማታ አንድ ሰዓት እና አስራ አንድ ሰዓት ስንት ነው?
እ፣ ማታ አንድ ሰዓቱ እ፣ አራት ሺህ ሰባት መቶ ዘጠኝ ብር ነው።
እሺ
book ላድርግሎት ወይስ?
እ፣ አ- ማ- ማ- የማ- የዛሬ ማታ አንድ ሰዓት አዎ
እሺ ኤርፖርት አስራ ሁለት ሰዓት ላይ check in የሚገኙት እሺ
ለያዝሎት ምዝገባ።
እ፣
እሺ ማን ልበል ስም?
እ፣ ስም አንድ ጊዜ ደውዬ መልሼ ልደውልልህ ል- ልንገራትና ትንሽ ቦታ check- ስለጠራው እሺ መርሃባ አሁን እደውላለሁ መልሼ